ሄሎ ሰላም ጤና ይስጥልኝ ቤስት ቬስት ኪራር ነኝ እባክዎ ምን ልርዳዎ?
አቤት እንዴት ነህ ሰላም ነህ?
አለሁ እግዚአብሔር ይመስገን ምን እንርዳህ?
እንትን ይርዱኝ እስኪ ሲዲ ላይ
እሺ
ብር አስቀምጬ ለቤስት ቪው ላይ የዚህ አ እሺ እየሰማሁ ነው አ ሁለት መቶ ብር አልቀመጥም አለ ሲዲ ላይ ደግሞ ወጣል
እሺ hello አ አ እሺ text message ልከውልናል
አ
እሺ የማን በሚል ስም ነበር የላኩልን?
በዚህ ስም ነው መሐመድ ሽብሪ ነው እ? አይ ቴሌግራም ላይ ያለው ስምህን ነው እሺ የምትነግረኝ።
አ ቴሌግራም ላይ ስምህ ማን ነው?
መሐመድ ሽብሪ
መሐመድ ሽብሪ
ልከውልናል?
ልከው አልቀመጥም አለ ከሲቢ ብር ደግሞ ወጥቷል። በቤስት ቪው ላይ ደግሞ አልቀመጥም
እኮ ኤል- እንትኑን ነው እኮ ምስልክልን ለኛ
አ ከ CBE የደረሰ text message አለ አይደለ?
አዎ እሱን text message ላኩልን እሺ ቴሌግራም ላይ በሱ ነው የምናሳውቅለው ወጥቷል እኮ አወጣው
እ?
CBE ላይ message ገባ ወጥቷል።
እኮ message ኡን ለኛ ይላኩልን።
message ኡ አዎ message ኡን ለኛ ይላኩልንና እኛ በሱ ነው እሺ የምናሳውቅልዎት